ሄሎ ቤት ዲቦራ ነኝ። ማን ልበል ምን ልርዳው?
ሳሙኤል ዳውሮ ነኝ።
እሺ ሳሙኤል እንዴት ነህ?
አለሁ እግዚአብሔር ይመስገን።
ሰላም ነው አለን።
አለን አለን።
እሺ
እቺ እንትኑ betting የስፖርቱን ሳስቆርጥ ነበር እና እሺ
bet የሚለው ቦታ ላይ ከገባው በኋላ ማ- ማስቆረጫ ቦታ ይመጣልኛል።
ምን ምን አይነት ነገር ነው የሚመጣልክ እሱ ላይ ስትገባ? በ cashier account ነው አይደል የገባኸው?
አዎ በ cashier account ነው የገባሁት።
እሺ ምንድን ነው የሚያመጣልህ? እስኪ ወይ ፎቶ አንስተህ screenshot አድርገህ ትልክልናለህ ቴሌግራም ላይ እሺ እንደዛ አድርግልና ቴሌግራም ላይ ላክልን።